Hello፣ ጤና ስጥልኝ። አፍሪወርክ ነው የምንልብጠው።
ሰላም Hello፣ Hello እንትን apply ለማድረግ ፈልጌ ነበር እና የሆነ link ልኮልኝ እያለኝ ነው apply ለማድረግ ፈልጌ።
እሺ በይ አንዴ ድምፆችን ከፍ ያደረጉታል። ይቅርታ እየተሰማኝ አይደለም።
እንትን apply ለማድረግ ፈልጌ bot ላይ እየሰራልኝ አይደለም። የሆነ link ይልክልኛል እና ክሮም ላይ ገብቻለሁም ብለው እምቢ አለኝ።
ምንድን ነው link ኡ የሚለው? የምን link ነው?
እንትን የክሮም link የክሮም ላይ or like እንትን ላይ ነው የሚያስገባኝ ሳፋሪ ላይ ወይ ክሮም ላይ website ላይ?
link ነው። አዎ website ላይ ነው የሚያስገባት። register አድርገው ነበር website ላይ።
ነው አላረኩም።
እሺ ወይ አፍሪወርክ support ላይ screenshot አድርገው ይልኩልናል። አፍሪወርክ support ያውቁታል።
አዎ አውቄያለሁ።
support bot ኡን ሳይሆን support አፍሪወርክ support አዎ
username ኡ ላይ እሱ ላይ ይላኩልን screenshot አድርገው
እሺ ካየነው በኋላ እንደውሎታለን። fix ለማድረግ እንዲመች እንያው ብዬ ነው መጀመሪያ።
እሺ አሁን ይላኩልን።
እሺ